ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
ከድር አጋር ነበር የምደውል አባቴ እሺ አጋር ለመሆን ተመዝግበው ነበር።
አ አ ሄሎ
ሄሎ
ሄሎ
አጋር ለመሆን ተመዝግበው ነበር።
አ ተመዝግበን ነበር።
አዎ ስልሳ
ስንት ሄሎ እሺ ይሰማል።
ሄሎ አዎ ይሰማል።
እና አሁን website አችን ላይ ገብተው W W ድር ገበያ dot com እዛ ላይ መዝገቡ።
እሺ በዚህ አሁን website ኡን ትልክልኛለሽ?
እሺ እሺ እሺ
መልሰው ይደውሉልኝ ስጨርስ።
እሺ